ጤና ይስጥልን።
ኧረ
ጤና ይስጥልን ማዲባባ።
እሺ እንትን የሆነ Renault አይቼ ነበር።
Renault Kangoo
yeah አለን። ሁለት ሺህ ሞዴል።
ባንክ ታመቻቻላችሁ እንዴ?
አ ባንክ እናመቻቻለን።
ስንት ነው ጠቅላላ ዋጋው ይሄ መኪና?
አንድ ሚሊዮን
እ እ አንድ ሚሊዮን ዋጋው አንድ ሚሊዮን አባት
okay እስከ ስንት ብር ነው ባንክ የምታመቻቹት?
አራት መቶ
አይ ስድስት መቶ ሺህ ብር ይላል ግን ንገሪኝ እንጂ እ እ?
ስድስት መቶ ሺህ ብር ነው የሚለው ልጁ።
ምን አለኝ? እሺ የት ነው የሚታየው መኪናው?
እ፣ መስቀል ፍላወር branch ኣችን ላይ
okay መስቀል ፍላወር ጋር እ መስቀል ፍላወር branch ኣችን ላይ ይታያል።
ኦኬ እሺ እሺ እመጣለሁ።
አዎ